ቁሙስጥልኝ ብሽት ቤት ሄለው እና አቤት።
ይኸውልሽ አዳማ ነው የምደውልልሽ።
እሺ አዳማ አስራ ስድስት ነው የቅዱስ ዜሮ ስድስት አይከል ቅዱስ ቅዱስ ዜሮ ስድስት ዜሮ ስድስት ነው ነው።
እሺ
እንትን በቃ እየያዘባቸው ኮፒ ለማውጣት ሲሉ ኮፒ ሌቶ እ እ ሌት ሆነባቸው።
እንዴት እየያዘባቸው እንዴት ይይዛል?
ቆይሽ አንድ አሁን ሂሳብ እየደመረባቸው እንዴት ይይዛል? ሂሳብ ይደምራል። ከዛ እም፣ ጠብቂኝ አንዴ።
እና ምን እያደረግሽ ነው? ምን እያደረግሽ ነው? እየነገርንሽ አይደል? ይወጣልሻ አቤትማ ሁሉም ቦታ ነው። እሺ ቆይ ት- ትንሽ ጠብቁና ይስተካከላል።
ትንሽ ጠብቁ።
አዎ አዎ እሺ፣ ሁሉም ቦታ ነው ትንሽ ጠብቁ።